አያልቅም። እኔ እኮ በጣም ብዙ ሰርቻለሁ። ማርያም ይኸውልሽ፣ ይኸው እኔ ራሱ በላይ አንቺ ብቻ ስለሆን ብላሽ Hello ጤና ይስጥልኝ። Hello ጤና ይስጥልኝ። ከችፕችፕ ነበር የምደውልዎት።
እሺ order አድርገው ያልመጣ item አለዎት?
አቤት አቤት።
order አድርገው ያልመጣ item አለዎት? complain አዎ፣ አዎ።
አቅርበው ነበረ።
አዎ አዎ።
እሺ ምን ነበረ?
እ፣ ድንች፣ ካሮት፣ እሺ ቲማቲም፣
እሺ ሽንኩርት ሽንኩርት።
እሺ ነገ መቀበል ይችላሉ?
አዎ ነገ መቀበል እችላለሁ።
የት ነበር location ኡ?
ወሎ ሰፈር ቴሌ ጋር Safaricom እና ቴሌ እዛው እሺ።
ቴሌ ጋ ማለት ነው።
እሺ ነገ እንልካለን።
ጠዋት ይቅርታ በጣም እሺ እሺ ጠዋት ቢሆን ይመቸኛል እስከ ሰዓት ባለው Okay። እስከ ከከስ- እስከ ጠዋት ነው ያሉት? ከሰዓት የሉም ነው?
እ፣ ቢሆን ደስ ይለኛል። አዎ አዎ እሺ ያለው እስከ ከሰዓት ከ- ከስምንት ሰዓት ምናምን አለው።
እሺ እሺ እሺ፣ እናመሰግናለን። መልካም ምሽት።
እናመሰግናለን። እሺ፣ እሺ።